በመዋደዳችን ስንቱን ችግር አየን፣ ለፍቅር ባደረን ስንቱ ፈተና አየን። ሐሜተኛም ባፉ ላይ በትን ላይ ለየን። እንዲያው ባሉባልታ በክፋት በሐሜት እያደባ ጋየን። መቻመራችን ሰግኖ ቢችላቸው እየለሰለሰ መሬት ቢሆናቸው ማረሻ ሞፈሩን ተቸግረው ገጥመው ቀንበር ሲያበጁልን ብዙ ጊዜ ደክመው ላታምደው መጡ ሐሜት ተሸክመው ሳይዙ ማስጠቃት ሳረቡ ማገድ ሳይጨብጡ መስራት ሳያርሙ ማጨድ ይህም ስራ ሆኖ ሐሜትን መፈልፈል እንደሸት ዘመመን ኑሮን መከፋፈል ሊበትኑን ቃቶ ሊለዩ በወንፈል መውደዴ መቼም ቢወራ ማፍቀርሽ የትም ቢወራ አፈኛ ቤትም አይሰራ ተንኮሉም ፍሬ ያፈራ መውደዴ መቼም ቢወራ ማፍቀርሽ የትም ቢወራ ለተንኮል ሁሉም ቢዳዳ ሐሜቱም ያልቃል በጓዳ በመዋደዳችን ስንቱን ችግር አየን ለፍቅር ባደረን ስንቱን ፈተና አየን